ጤና ይስጥልኝ አሊባባ።
ስልክሽን ትልኪልኝ። አሁን አሁን እያወራሁሽ ነበር።
ምን ነበር አባት
መኪና ብዬ ነበር እኮ እኮ አናግሩኝ እ
አናግሩኝ በዚህ
ሁለት ሺህ አራት ምናምን አለኝ ብለሽ ነበር። አድራሻችሁ የት ነው?
እኛ መስጊያ ፓስተር branch
ፓስተር።
እህ እሺ እሺ እሺ፣ እመጣለሁ ወደ